ሄሎ ጤና ይስጥልኝ ምን ልታዘዝ? ቴሌቪዥን
ሄሎ
አቤት ጤና ይስጥልኝ ምን ልርዳዎ? ቴሌቪዥን እንደምን ዋላችሁ? ደህና ናቸው እንዴ?
እግዚአብሔር ይመስገን ምን ልርዳዎ?
እኔ አንድ በዝመራ ላይ የጥሪ ጥሪ ለማጥፋት ፈልጌ
ዘጠኝ ዘጠና አራት ላይ ይደውሉላቸው የድምፅ ከሆነ ዘጠኝ ዘጠና አራት ላይ ዘጠኝ ዘጠና አራት አዎ እዛ ላይ ይደውሉላቸው
በአማርኛ ነው በኦሮምኛ ነው የሚመልስሉኝ?
እሱን እስቲ እዛ ላይ ይደውሉና ይጠይቋቸው እሺ
ዘጠኝ
ዘጠኝ ዘጠና አራት ዘጠኝ ዘጠና አራት አዎ
በቃ ተ- ተቀብሩ
እሺ እሺ